ሄሎ እሺ ጤና ይስጥልኝ። እንዴት ነሽ?
አብሮ ይስጥልን።
ዛሬ ያለ አይደለ የእሸቱ ኮሜዲያ አዎ አዎ፣ የት ነበረ?
ኢንተርኮንቲኔንታል ሆቴል ነው ከራዲሰን ብሉ ጎን ነው እና ትኬት መታችሁ ከአሁን ሰዓት ጀምሮ ሳያልቅ መቁረጥ ትችላላችሁ።
የት ጋር መቁረጥ እንችላለን? እዛው ጋር መቁረጥ ይቻላል?
እዛው አዎ፣ ገብታችሁ አዎ፣ መስ- መግቢያው ላይ አለ።
አሁን ግዴታ መቁረጥ አለብኝ? ስመጣ አስራ አንድ ሰዓት መቁረጥ አልችልም?
አይ፣ አስራ አንድ ሰዓት ድረስ የሚቆዩ አይመስለኝም። ብዙ ሰው እየመጣ ስለሆነ ወይ ሊያልቅ የሚችል ስለሚችል እ
መጥተው ቢገዙ ጥሩ ነው። ወይም ዩቲዩብ ላይ ደግሞ መመዝገብ ይችላሉ። ቦታ መያዝ ማለት ነው።
okay
እዛው ላይ መክፈል ይችላሉ። እሺ በቃ ስንት ነው ለአንድ ሰው?
መደበኛ አራት መቶ ብር ነው። ቪአይፒ ደግሞ አንድ ሺህ ብር።
ኦኬ እሺ ቴንክ ዩ እሺ